አስተናግረኝ ሰላሳ ዘጠኝ ሰላሳ ከሊንክ የበረራ መረጃ ማዕከል
ሄሎ ሁለተኛ ጤና ይስጥልኝ። የበራ መረጃ ማዕከል
እሺ እንትን እ፣ ትኬት ቆርጬ ነበር ወደ ኩዌት እና ለማራዘም ምን ያህል ነው penalty ው ቅጣቱ?
እኛ ጋር ነበር የቆረጡት።
እም፣ አይደለም
እንደዛ ከሆነ Ethiopian Airlines ላይ contact ያደርጓቸዋል። ያው ቀን መቀየሪያ ከመቶ ሀምሳ ዶላር እስከ ሁለት መቶ ዶላር ሊሆን ይችላል። እነሱን contact ያደርጓቸው፣ ትኬት number ኡን ሰጥተዋቸው እም፣ ያለውን ክፍያ እዛ ነው ማየት check ማድረግ የሚችሉት።
እሺ እሺ፣ እኛ ጋር አሁን ለጊዜው እኛ ጋር የቆረጥነውን ብቻ ነው የምናራዝመው።
okay እሺ፣ እሺ።
ሌላ ምረዳውት ነገር አለ?
የለም፣ አመሰግናለሁ።
እሺ፣ እናመሰግናለን ስለደወሉ። መልካም ቀን።